ጤናስጥልኝ ቤተሰቤ ዲቦራ ነኝ እባክዎ ምንድን ነው?
የ account ችግር አለብህ ነው በሉ እ
የአካውንት ችግር እሺ ምን ገጠመህ?
ማታ ሌሊት ስድስት ሰዓት ላይ ከቴሌ ብር ወደ ቤት ቤት withdraw አድርጌ deposit አድርጌ እሺ
አላስገባልኝም እስካሁን የ deposit message ኡን ልከህልናል ቴሌግራም ላይ?
የ deposit እንትን እንትን የላከልኝ ቴሌ ቴሌ ብር የላከልኝ የላከልህን አዎ አዎ እሱንና ቴሌብር የምትጠቀምበትን ቁጥር ቴሌግራም ላይ ላክልህ።
screenshot አድርጌ አዎ screenshot አድርገውና ቁጥሩን አንድ ላይ ጻፍልንና ላክልን check እናደርገዋለን።
screenshot እሺ